hello hello አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን ሰላም ነው። እ, ወይዘሮ ብሩክ
ነኝ።
እ፣ ትናንት ለ sales ኦች ስልኮትን ሰጥተን ነበር። አናገሩ እንደ ስለ ክላፍሊን ስቶን ነው።
አ አናግረን እሺ፣ እንዴት ነበር? በስነ ስርዓት አዋሩት?
አ አሪፍ ነበረ። ጥሩ አስረድቶኛል።
እህ፣ ጥሩ አስረድቶኛል።
እሺ፣ እንደዛ ከሆነ ምን አሰቡት?
አ እመጣለሁኝ በቅርቡ እያለሁ አ፣ ቀን አልሰማም።
እሺ፣ እሺ፣
እመጣለሁ።
እሺ። መልካም ቀን።
እሺ